Hello
ሰላም ሰላም ጤና ይስጥልን። ከቻትኪ ይስጥልኝ።
ነበር የምደውለው።
አ መቶ ሀምሳ ብር በ voucher አዘው ነበረ።
መቶ ሀምሳ ብር አ፣ አዎ ወዴት መላክ ፈልገው ነው?
ወደ voucher ለማስገባት በቃ approve አድርጌዋለሁ። አሁን ይሞክሩት። እሺ
እሺ እሺ እሺ፣ መልካም እሺ።